aló. Aló. አሎ አቤት አይሰማም?
በማ አይ- ይሰማል።
እሺ አቤት ምን ነበረ ወንድም?
የሆነ ችግር እንትን በበስ ቤት አወርደናል። አራት መቶ
ኦኬ
የት እንደገባው ቁሩም አልገባም። በስ ቤት ውስጥም የለም። የት እንደገባ አላውቅም። እናች ምን ዊዝድሮ ነው ዲፖዚት ነው? ዲፖዚት ነው ዊዝድሮ ነው?
አው ተወር ታወጠናል።
ምን አልከኝ?
ከዛ የኔ ቁጥር አልገባም። በስ ቤቱም ወጣው ብሩ
ስንት ብር ነው?
አራት መቶ አራት መቶ ብር አራት መቶ ብር ማለት ነው።
እኮ ከሲቪ ወደ ቤት ቤት ነው?
አይ አይ ከበስት ቤት ወደ ኢብር ቴሌብር ቴሌብር ማስገባት ነበረ። ከበስት ቤት አወጣ
መቼ ነው ወንድም? መቼ ነው?
እ፣ ትናንት ማታ አይደለም ትናንት ወደ ማታ ከስንት ነው ወዲያ ማታ?
አ እስኪ ቁጥርህን ንገረኝ።
እ፣ ቁጥርህን እስኪ ንገረኝ።
ልክ ቤት ቤት ቁጥርህን ንገረኝ።
እ፣ እ፣ ዜሮ ዘጠኝ ቁጥር ነው ዜሮ ዘጠኝ አስራ አምስት ዜሮ ዘጠኝ
ዜሮ ዘጠኝ አስራ አምስት ዜሮ ዘጠኝ ስልሳ አንድ ስምንት ስምንት
ዜሮ ዘጠኝ አምስት ዜሮ ዘጠኝ እ፣ ዜሮ ዘጠኝ አስራ አምስት ዜሮ ዘጠኝ ስልሳ አምስት ስልሳ አንድ ስልሳ አንድ ስልሳ አንድ ስልሳ አንድ ስልሳ አንድ ሰማንያ ስምንት